ጤና ይስጥልኝ።
አብሮ ይስጥልን።
ከቢጃ ኢትዮጵያ ነው የምደውልልዎት።
እሺ።
በቄ ስፔሻል ኖት አይደለ?
አዎ።
አዲስ የቢጃ የመለያ ቁጥር ልከን ልከን ነበረ SMS አልገባልዎትም?
አልገባልኝም። አዎ። Hello hello። አይ አልገባም። አዎ፣ አልገባም።
ይሰማ- ይሰ- አልገባም። አዎ።
እሺ ልንገሮትና የያዙት እሺ ያዝልኝ። በቂ
ሀምሳ ሀምሳ አስራ ስድስት አስራ ስድስት ዘጠና ሰባት ዘጠና ሰባት
መጨረሻው ዜሮ ሶስት መጨረሻ ዜሮ ሶስት እስቲ ንገርኝ አንዴ። ሀምሳ አስራ ስድስት ሀምሳ
አስራ ስድስት አስራ ስድስት ዘጠና ሰባት
ዘጠና ሰባት ኧረ በቂ ምን ስልኩ አይሰራም። እንዴ?
ዘጠና ሰባት ከዛ ዜሮ ሶስት
አልያዝከውም?
ሀምሳ አስራ ስድስት አ ዘጠና ሰባት ዜሮ ሶስት አ
ይዘውታል አይደል?
አ ገብቷል። አዎ።
ይህ አዲስ የቢጃ የመለያ ቁጥሮት ነው። መልካም ቀን ይሆንልዎ።
እሺ አመሰግናለሁ።